Hello ተደውልኝ አቤት ChipChip ነበር የምንደውልልት
አቤት አሁን ተደውሎልኝ ነበር።
order አድርገው ያልመጣ product አሉት?
እህ እህ order አድርገው ያልመጣ product አለ?
አይ የለም ዛሬ ነው ያደረኩት። ለሰኞ ነው የሚመጣልኝ አይደለ? የዛ ተደረገ
Okay እሺ።
ማለት እሑድ እኛ ስለማንሰራ ከሆነ ለእኛ ነው የሚሆነው።
እኔም ሰኞ ማለት እዚህ እሑድ ስለማልገኝ ስራ ሰኞ እንዲሆንልኝ
እሺ። ስለዚህ እንልክልን ችብችብ ስለሙ እናመሰግናለን። መልካም አመሰግናለሁ።